hello አቤት ሰላም ጤና ይስጥልኝ።
አብሬ TNT Cleaning Service ያው ከዊፕላስ Solution ድርጅት ነው የምደውለው።
እሺ ዊፕላስ Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር። እ፣ አሁን ላይ አገልግሎት መስጠት ስለጀመርነን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልንነግሮት ነው የደወልነው።
እሺ እ፣ ከዛ በተጨማሪ ዊፕላስ Solution User የሚል መተግበሪያ አለን። እሱን አውርዳችሁ የምትሰጡትን አገልግሎት መመልከት ትችላላችሁ። እንዲሁም ተጨማሪ የትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችን የያዘ application ነው። እሱን መጠቀም ትችላላችሁ። እሺ፣ ቴሌግራም ላይ ምንድን ነው አፕስት Play Store ላይ ነው አዎ፣ Play Store ወይም App Store ላይ ያለን ምን ይላል ዊፕ ዊፕላስ Solution Provider ይላል። እናንተ የተመዘገባችሁበት tex- okay፣ አይ text ብዙ ሰው ማድረግ ስለሚመጣ እንችላለን።
text አድርጉልኝ እና እሺ፣ እሺ። መልካም የስራ ቀን ይሁንልዎ። እናመሰግናለን።
thank you እሺ እሺ፣ እሺ።